ነይ ቶሎ በይ ውረጅ ውረጅ ስልኳን ተቀበይ የልጅን ስልክ ተቀበይ ነይ
አትጃጃል፣ አባቴ ይሞታል ወሩረው፣ በመስኮት ልውጣልህ። ወሩ ማሚ ያለች ማሚ ያለች ማ- አባቴ ይሞታል አባቴ ይሞቱ እያለሁ አይመለከተኝም።
አባቴ አባቴ ይሞቱ እያለሁ ልወጣ በዚህ ነው እኔ።
ወሩረውና ነይ ቶሎ በይ በእናትሽ አይመለከተኝም።
ነይ ቶሎ በይ ወጥቼ ነው በእናትሽ ከግቢ ውጭ ነኝ ያለሁት ማርያም በሩ ተዘግቷል ተቀበዩ በሩ ተዘግቷል ከግቢ ውጭ ሶስት ነኝ መቶ ምናምን ሞላ ወይ አዎ ሁሉንም እንትን ብያለሁ ተቀበይኝ።
አንቺ ራስሽ ነይ ሶሊ በር በር ዝግ ነው ደግሞ ማርያም ወጥቻለሁ ተቀበይኝ።
ማርያም አይመለከተኝም። አንተ ትጃጃል፣ አትጃጃል። አ፣ እና እሺ ልጅ ከመጡ ለነገሩ እንድከፍትልህ ነው። አ?
መምጣት አልችልም እግዚአብሔር ምስክሬ እግዚአብሔር ምስክሬ ስልኩን ይዤ ወጥቼ ነው የበር ላይ ነኝ እኔ።
ለምን ይዘው እሺ፣ ለሰሚራ ስጣት። አሁን ልንጣ ነው።
ነይ ውጭ ነው ያለው። እ፣ እንድከፍትልህ ነገር ወይስ ለስልኩ ብለህ ነው?
እግዚአብሔር ለስልኩ ብዬ ነው ውጭ ልኝ ያሉት
አቦ ለሰሚር ስጣት። አሁን ልንወጣ ነው።
ይኸውልሽ ማርያም ከሚል ዳሽ ጋር ከማሚ ልካ- ጋር ከማሚ ጋር ወይ ተጨቃጭቄ መጥቼ ነው ከማሚ ጋር እስቲ ቀና በሌ ላይ ነኝ እኮ